አንቺ ስለሆንሽ አደራ ባክሽ ከፊት ያልጣሽ አደራ ባክሽ ከፊት ያልጣሽ ሕይወቴ ፍቅሬን አንቺ ስለሆንሽ ሕይወቴ ፍቅሬን አንቺ ስለሆንሽ አደራ ባክሽ ከፊት ያልጣሽ አደራ ባክሽ ከፊት ያልጣሽ በጣም ስላስብ ሆኜ ብቸኛ አንቺን መረጥኩኝ ቅርታታ ሳዘን እንዳልሆንብሽ እባክሽ ፍቅር ከፊት አይ በጣም ስላሰብኩ ሆኜ ብቸኛ በጣም ስላሰብኩ ሆኜ ብቸኛ አንቺን መረጥኩኝ ለእኔ ጓደኛ አንቺን መረጥኩኝ ለእኔ ጓደኛ ሕይወቴ ፍቅሬን አንቺ ስለሆንሽ ሕይወቴ ፍቅሬን አንቺ ስለሆንሽ አደራ ባክሽ ከፊት ያልጣሽ አደራ ባክሽ ከፊት ያልጣሽ በጣም ስላስብ ሆኜ ብቸኛ አንቺን መረጥኩኝ ለእኔ ጓደኛ ቅርታታ ሳዘን እንዳልሆንብሽ እባክሽ ፍቅር ከፊት ያልጣሽ ሁልጊዜ አስታውሽኝ አንቺ ምንድን ሁልጊዜ አስታውሽኝ አንቺ ምንድን መተሻጫዎችኝ ሆነሽ ከጎኔ መተሻጫዎችኝ ሆነሽ ከጎኔ ሕይወቴ ፍቅሬን አንቺ ስለሆንሽ ሕይወቴ ፍቅሬን አንቺ ስለሆንሽ አደራ ባክሽ ከፊት ያልጣሽ አደራ ባክሽ ከፊት ያልጣሽ ሁልጊዜ አስታውሽኝ አንቺም ደኔ መተሻጫዎችኝ ሆነሽ ከጎኔ ከርታታ ሳዘኝ እንዳልሆንብሽ እባክሽ ፍቅር ገብያ